hello ጤና ይስጥልኝ ቺፕቺፕ አብሮ ይስጥልን። አሁን ደውዬ ነበርና እሺ
ስልክ ቁጥር ከሰጣችሁኝ ብዬ ነበር የሹፌሩ
እ እሺ ቆይ አንዴ የቦሌ ቡልቡሎን ነው አ አዎ ስለደወልኩ ስልክ አልሰራም ብሎኝ ነው እሺ ያዙት ስልክ okay። እሺ ሀያ ሰባት ዜሮ ዘጠኝ ሀያ ሰባት አ ሰባ ሁለት
ሀያ ሰባት ሰባ ሁለት ዜሮ ስምንት ሰማንያ ዜሮ አምስት ስምንት ዜሮ ስምንት ሰማንያ አምስት አዎ አዎ እሺ አመሰግናለሁ እሺ